ሰላም ጤና ይስጥልኝ። ስስት
ዜና ሌላ ቤት ማሪ ነሽ?
ወያው
ማሪ ተባም ነኝ። ሪተርን ኦርደር አይሄድም። እሺ ዛሬ ምን አይሄድም?
ሪተርን ኦርደር አይሄድም ዛሬ የሀያ ዘጠኝ
የሀያ ዘጠኝ አዎ ሪተርን ኦርደር ትናንት ኮምፕሌን ላይ ማለት ነው የተሞላበት እኛ ያስገባነው
ማታ እነ እንትን አያስገቡት የሰሩት እኮ እኛም መኪና- እኛም ያስገባ ነው ማለት ነው። ቃል ላይ ያስገባ ነው አለ።
አዎ ከዛ ወደ ሁሉም እዛ ፕሮዳክት አይሄድም?
ሲገለበጣ ሁሉም ኦርደር አይሄድም ዛሬ ወይኔ ጌታ ሆይ! አሁን እኮ ብዙ ከስተመር እኮ ደውሎ እዛ ላይ እች እኮ ይመጣል ብያቸዋለሁ።
ሬንጀር ስራ ምን አስበው እንደሆነ አላውቅም። አይመጣም እያለ ነው አይሄድም እያለ ነው። እና ቆይ እስኪ አንዴ ልደውልልሽ ቆይ እሺ